ይስጥልኝ። አሪፍ ቤር እንዴት ነው? በኮመርዶ
እንዴት ነሽ አስቴር? ሰላም ነው?
እስከ እንዴት ኖት?
አለሁ። አሁን በደወልኩልሽ ስልክ ላይ አየር ጋረብር ነበረኝ።
እሺ ደመኛችሁ በዚህ ቁጥር በዚህ ቁጥር ነው ያስመዘገቡት?
አዎ፣
ምን አሉ እንደመኛቸው?
አዎ፣
ይቅርታ ምን አሉ?
ደመኞች ነኝ የተቆራረጠ ነው። በዚህ ቁጥር ነው ያስመዘገቡት?
አዎ። ከቅርብ ሰዓት በፊት ደውዬ ነበረ።
እሺ ደንበኛችን ረሺድ ኖት?
ረሺድ አባብያ በገሯ
እሺ ደንበኛችን ምን ደረጃ ላይ እንደደረሰ ሌሎት መስመር ላይ ጠብቁኝ። መስመር ላይ ያሉ ደንበኛችን አለሁ አለሁ
መስመር ላይ ያሉ አለሁ እኝ
እሺ ይቅርታ መስመር ላይ ስላስጠበቅኩት። በእርሱ ጉዳይ ምንም አይነት ምላሽ አልተሰጠንም።
ምንድን ነው ከችግሩ?
እሺ ምናልባት ጊዜ ስለሚወስድ በትዕግስት ይጠብቁን ደንበኛችን።
ጊዜ እሺ